hello ጤና ይስጥልኝ ነበር?
አዎ ጤና ይስጥልን።
እሺ ከ BeU ነበር።
እይ።
እሺ በ order ነበር ሰማንያ ዘጠኝ ሰባ አራት ዜሮ ሁለት order ተቀብላችኋል አይደል?
እ እኮ እስኪ አሁንም ከ ሌላ ኦፕሬተር ደውሎልኝ ነበርና አንዴ check አድርጌ ላሳውቅሽም አንዲት ደቂቃ ስጭኝ።
እሺ እሺ ሁለት ግን ስልክ ስላለ ማለት ነው። እህ special combo ታዛችኋል ግን አይደል?
እኮ እሱን check ላድርግ። እኔ ሁለት ስልክ ስላለ order የምንቀበልበት እዚህ ቁጥር አልተቀበልኩም እኔ በዛኛው ያንን ቼክ ላድርግልሽ አንዴ።
እሺ እሺ